በሳቅ በጫወታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን ስንት ደስ ታየን ስንታየን መከራ ይስፈራረቁብን በተራ በተራ ደቂቃ አልፎ ሰዓት ሲጠቁ ቀናቶች አለፉ ተረሱ እነዚያ ጊዜያቶች ስንት ደስ ታየን ስንታየን መከራ አስፈራረቁብን በተራ በተራ እንደ ጥሩ ታሪክ እንደ ጥሩ ዝና ልናወራው በቃን ያ ሁሉ አለፈና መከራና ስቃይ ከአደራቆች ምን ነው ባሮገው ጊዜያችን ስንቱን አሳለፍነን በሳቅ በጫወታ በደስታ ባዘን ባለፉት ዓመት ስንቱን አሳለፍን ትደስ ታየን ስንታየን መከራ ይስፈራረቁብን በተራ በተራ ሰው ሁሉ ሲስማማ ሲፋቀር ሲዋደድ ማታለል ሳይበዛ መዋሸት በገሃድ በአፍ ቢላውነት ሳይኖር ሰውን ማረት ያደጉ ቀን ጠፋ እኛ ሳንወድ በግድ የልጅነት ወራት የአበባው ጊዜያችን ያለዛ ጨዋታ የዋህነታችን ጎልማሳነት አልፎ ንግድና መጣና ልናወራው በቃን ያ ሁሉ አለፈና ያሳለፍነው ጊዜ ጥሩም ነው መጥፎም ነው ግን ለተረት ያህል ስንቱና